hello ጤና ይስጥልኝ BestBet ሄለን ነኝ ባኮም ልርዳ
አብሮ ይስጥልን hello አቤት ይሰማኛል
አረ ብሩን ለቁልን ለምንድን ነበር withdraw ው ነው deposit
deposit withdraw withdraw ከ BestBet ወደ ባንክ
ወደ ቴሌብር እሺ አልገባልህም
ውስጥ ሆኗል በቅድም ነበር እሺ አንድ የ BestBet ቁጥርህ ንገረኝና check ላድርግልህ ይኸው በዚህኛው ስልክ ነው በደወልክበት ነው እሺ አዎ
ስንት ብር ነው
አራት መቶ ብር መቼ ነበር ይዞ ያረካው
ዛሬ ነው እሺ አንድ የመስመር ላይ ጠብቀኝ
እሺ
ነጥብ የለም ሁሉ ቅርቡ ጋር ላንቀሳቀስም ይሻላል በቃ ተበደራ እንዳትጣቸው ያን ብር ከቴሌ
ወደ ቴሌብር ነው አይደለ process ላይ ነው ያለው ለ SantimPay ዎች እልክላቸዋለሁ እሺ transaction ኑን ትንሽ ጠብቀን hello አቤት እንዲህ አይነት ማጭበርበር አቁሙ ብሩን ቶሎ እንትን በሉ ልቀቁልናል ይሄ እኮ ማጭበርበር አይደለም ወይ አ- አንጠቀም ነው ተቸገርን እኮ
ምን አገናኘው ከማጭበርበር ጋር አሁን ታዲያ አየር ላይ የሚቀረው እኛ ለስራ ብሩን የስራ ምንፈልበት ቸግረን ነው እኮ process ላይ ነው ያለው ለ SantimPay ዎች አሳውቅላቸዋለሁ ከኛ system already ወጥቷል ተረድተኛል እሺ።
SantimPay ዎች ጋር ስለሆነ ያለው transaction ኑን እንልክላቸውና ያስገቡላቸዋል ስለዚህ እሺ፣ ትንሽ ቶሎ በይ።
ጠብቁ እሺ ቶሎ በይ፣ መንገድ መንገደኛ ነን በእናትህ
እሺ አሳውቅላችኋለሁ መልካም ቀን